hello አማኑኤል ጤና ይስጥልኝ። አማኑኤል ነኝ።
ደህና አደርክ? እንዴት ነህ?
እንዴት አደራችሁ? ሰላም ነው?
አለን አለን።
ከአሽሩን እንትኑን አይደለም የፈለኩት ውሻውን እንትን ለማድረግ ነበር። ኬኑና እንትን አህ አህ ኬኖና ምን?
ኬኑና ውሻ ነበር አንድ ላይ ለማድረግ የፈለኩት okay ኮምፒውተር አትገዝቼ ነው።
okay እሺ እሺ እኔ ደግሞ የምልህ አህ
ኮብልስቶን ሰፈር ላይ የምለው ላይ እንትን አራት ቀን ሰርቶ ነበር። minus ኡ ጠፋብኝ። ፖሊስ እንትኑ ብቻ ነው ያለው።
ምኑ ምኑ በአስራ ሰባት ቀን በቀን አስራ ሰባት የተሰራው የለም። ከኮምፒውተር ጠፋ minus ኡ ማለት ነው። በራሱ ጊዜ ያጠፋል።
minus ኡ ጠፋ። November- Nove- November አስራ ሰባት ቀን ማለት ነው።
አዎ እሺ እሺ በቃ እሱንም check እሺ እሺ